ይሄ ነው። ሰማንያ ሰባት ሰባ ሶስት ሰማንያ ሰባት ሰባ ሶስት ሰባ ሶስት
አዎ ነው።
የካስተመር ስልክ ቁጥር ስጭኝ እስኪ፣ ጠፍቶብኝ ነው። በር ላይ ደርሼ ተደለተብኝ።
እሺ እዚሁ ጠብቅ።
እሺ
ቻቴ ማን ነው አንስቷል?
እ ፍቅር ላንቺ ነው። ቆይ ጠብቀኝ፣ እየከፈተልኝ ነው። ባይ ነገ አንገናኝም፣ ሰኞ ነው። ኦልራይት ጳጉሜ መቼ ነው? ጳጉሜ ሶስቷ እንዴ? ጳጉሜ ሶስቷ ያ- ቋሚ
አይ ተካሻቸው ባይ connection የለም።
ወይ አንዴ ጠብቀኝ። ማን ነው ስም?
አስናቀ
አስናቀ። እሺ። አይ connection ኡ ትንሽ ታገሰኝ እስቲ።
አይደውልም እንዴ እሱ ራሱ እንዴ ነው ደምሻም
አስናቀ ዜሮ ዘጠኝ እ
ሰባ ዘጠኝ ሰባ ዘጠኝ ዘጠና ስምንት ዘጠና ስምንት
ሰባ ስልሳ ሰባት
ሰባ ስልሳ ሰባት አዎ ፍጥነቱ